ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ምን ልርዳዎት አባት?
የሆነ ዳማ ሳይቼ ነበር።
እሺ፣ ቫኑን ነው?
አዎ፣
አዎ፣ ሰባ አለን አምስት ሺህ ሰባ አምስት ሺህ ቤት አድርገው አለን።
ስንት ነው?
ቁጥር ልስጥዎ፣ ዜሮ ዘጠኝ ሀያ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ላይ ደውሉ።
ዜሮ ዘጠኝ ዘጠና